ጤና
ይስጥልን ደሳለኝ ጫኔ እባላለሁ ከጅጅጋ
ሄሎ አቤት አቤት እሺ ምን ነበር ጉዳዮች
okay አይ እኔ ማለት አንድ የህይወት ታሪኬን እ፣ እ፣ እንትን ለማለት ማለት ከእናንተ ጋር share ለማድረግ እና አንዳንድ እርዳታዎች ደግሞ እንድታደርጉልኝ ፈልጌ ነው
ታሪኮችን ለማካፈል ከሆነ ተመስጦ ፕሮዲሰሩ ይደውልልዎታል። ግን እኛ ጋር ተልእኮትን ስላካፈሉ የእርዳታ ጉዳይ የለም። ያው እሱኛው ሌላ ስራ ስለሆነ ማለት ነው። የእርዳታ okay ጉዳይ አሁን እየሰራን አይደለም። እጃችን ላይ የተመዘገቡ አንድ ሺ አምስት መቶ የሚሆኑ ተቋማትና ግለሰቦች አሉ። እነሱን okay ስለምናስተናግድ አሁን ምዝገባ ቆመናል። ተመዝግቦ በወረፋ ነበረ ከዚህ በፊት የምናስተናግደው ማለት ነው። እኛ okay ጋር ሰው ታሪኮችን ለማካፈል ከፈለጉ መዝግቦትና እንደውልሎታለን። መጥተው interview ያደርጋሉ።
እሺ እሺ interview ስላለ ለዛ interview ይደወልሎታል።
እሺ እሺ ማን ልበል ስሞትን?
ደሳለኝ ጫኔ
ደሳለኝ ማን?
ጫኔ ጫኔ
እሺ ስልክ ቁጥሮትን ይንገሩኝ።
okay ዜሮ ዘጠኝ አስራ አንድ አንድ
ዜሮ ሰባት
እሺ
ሀምሳ አንድ አስራ ሁለት
ዜሮ ሰባት ሀምሳ አንድ አስራ ሁለት እሺ የት አካባቢ ነው አድራሻ?
እኔ አሁን ያለሁት ጅጅጋ ነው። ጅጅጋ ሶማሌ ክልል።
እሺ እናመሰግናለን። እንደውልልታለን። ያው interview ስልክ ማድረግ ስለሚችሉ እንደውልልታለን።
እ- እሺ እሺ እሺ፣ አመሰግናለሁ።